ጠብ ያለው ሀሳብ ግን ትክክል ነው። ጤና ይስጥልኝ። ሰማንያ አንድ ሰማንያ ስምንት ሊንክስቶን ሆምስ ደውለው ነበር። hello ሊንክስቶን ሆምስ ደውለው ነበር። መረጃ ፈልገው ከሆነ ብለን ነው የደወልንልዎት።
እሺ፣ ቆይ ጥያቄውን በደንብ ግልጽ ስላልሆነልኝ አይቼ መልስ እንትን እላለሁ።
እሺ እሺ።